የሚሰለም ቤት
ሄሎ የሚሰለም ቤት ቤት ምንድን ነው ትን ወንድሜ አለናለሁ ሰላም ነው።
አንድም እስከ አሁን ሶስት ቀን ነው የምጠብቀው። ሶስት ሺ ስድስት መቶ ሰላሳ ሁለት ብር በእንድኝ ነው የምገባው በቻፓን ነው በሳንቲም አ በቻፓን ያደረጉት በሳንቲም በሳንቲም በሳንቲም ነው።
አ በዚህ በደወሉበት ቁጥር ነው።
ይሄ ነው አዎ፣ ይሄ ቁጥር ነው።
መች ነው ቀኑ?
አ መች ነው ቀኑ?
ምን መቼ ነው ያደረግከው? በአስራ ስድስት ነው።
መይ አስራ አምስት
ስንት ብር ነው?
ሶስት ሺ ስድስት መቶ ሰላሳ ሁለት ብር
በአስራ አምስት ነው ያደረግከው።
አ
ሶስት ሺ
ሶስት ሺ ስድስት መቶ ሰላሳ ሁለት ብር
ሶስት ሺ ስድስት መቶ ብቻ ነው ወይስ ሰላሳ ሁለት አለ
ሰላሳ ሁለት አለ አለው?
አ አራት ቀን ነው የምጠበቀው።
ሶስት ሺ ስድስት መቶ ሰላሳ ሁለት ብር አይደል?
አ አ
እሺ አሁን failed ብሎ ወደ Best Bet account ተመልሷል። እሺ አ ወደ Best Bet account ተመልሷል።
አ check አሁን?
አድርገው። እሺ
አሁን አ ወደ Best Bet account ኡ check አ ተመልሷል። አሁን አይ አይ አመሰግናለሁ።
ችግር የለም።
አይ እዳ አካውንት ካገባህ